hello ይሰማል። hello ጤና ይስጥልን። Hello Visa ሊዲያ ነኝ። እባክዎት ምን አይነት ጉዞ መረጃ እንስጠት?
የቱርክ ይኖራቸዋል?
አዎ ደንበኛችን ቱርክ በምን መሄድ ፈልገው ነበር?
በ medical
በ medical።
አዎ እሺ ደንበኛችን ሪፈራል አግኝተዋል? ከኢትዮጵያ ውስጥ ከሚገኝ ሆስፒታል?
እ አላገኘንም። ያስፈልጋል እሱ።
አዎ በመጀመሪያ ኢትዮጵያ ውስጥ ታክመው okay ከታከሙበት ሆስፒታል ሪፈራል ያስፈልገዋል።
okay፣ እሱን ይዘን መምጣት አለብን።
አዎ በመጀመሪያ እሱ ነው refer ማድረግ ይኖርብዎታል።
okay so እሱን ላጣራናል ደውል ማለት ነው ድጋሚ አዎ እሺ።
እሱን ሊያዝን። እሺ Hello Visa ስለደወሉ እናመሰግናለን። መልካም ቀን።